hello
ጤና ይስጥልኝ። ከአሪፍ ፔ ነው ምደውልሎት ረዴት ማን?
እባላለሁ።
እ እ
የ deposit ችግር አጋጥሞት ነበረ?
የምን ችግር?
የ deposit ችግር አጋጥሞት ነበር?
አይ
እሺ ደንበኛችን ከየት ነው መሰል ከአሪፍ ፔ ነው ከየት ነው? እ ከአሪፍ ፔ ነው የምደውልሎት።
አይ
hello ይሰማል።
እ አቤት እ
የ deposit ችግር አጋጥሞት ነበር?
አይ
እሺ ደንበኛችን ሙሉ ስሞትን ልውሰድ?
ምን?
ሙሉ ስሞትን ልውሰድ?
አይ አልሰጡም ነው ሙሉ ስሜ።
እሺ
ከማን ነው ይሄ ስልክ የወሰድሽ?
ይቅርታ ደንበኛችን መስመር ላይ ጠብቁ።